hello
ይሄ ለውጥ ያስልኝ ሰላም ነው።
አብሮ ይስጥልን። ሰላም ነው።
አዎ ማታ የላክ ነው እስካሁን ብር አልገባልን። withdraw ያደረግ ነው withdraw ነው አይደለ?
አ አይ ይቅርታ፣ እሺ በሳንቲም ስለሆነ እኮ ነው እና የሆነ የ system ችግር አጋጥሟቸው ነው እሺ man- manual እያስገቡ ስለሆነ ነው የቆየብህና ይገባል። ትንሽ ታገሰን። ይቅርታ አዎ በእናትሽ የምንጫወትበትም ነገር አጣን እኮ እ
የምንጫወትበትም ነገር አጣን።
አዎ አይ ይገባናል። እኛም እኮ ግን እነሱ የሆነ fail አደረገባቸውና
አፍጡ ብያቸው አለ።
እሺ አይ እኛማ እንዲያስገቡላችሁ እየነገርናቸው ነው manual።
አዎ እሺ እሺ አባቴ ስለ ደወልክ እናመሰግናለን።